ወይስ አዲስ
በቃ እንዲጀመራችሁ ተበላሻችሁ።
እንዴ ቅድም እኮ ጤና ይስጥልን ሀና እባላለሁ። እስከ አያቴ ነገርኩሽ፣ ዝም አልሽኝ። ታዲያ ምን ላድርግ?
አይ፣ ጥሩ ደህና ናችሁ?
እሺ ምን እንርዳዎት?
አይ እንዴት ናችሁ? ደህና ናችሁ? ምን ቸገራችሁ?
አይ እስካሁን ያለው peace ነው፣ ምንም አልቸገረን።
በቃ እሺ፣ ሰላሙን እሺ፣ ቻው ቻው። እሺ፣ አትደውይ እያለችሽ ነው ወይ? ደስ ይላል። ጀመር ስልክ ገባባት በተለይ መስለኝ ጀመር